Hello? hello ሰላም ነው?
ይመስገን። ፕሊንትስ ነው የምንደርደውስ?
እ አክሲዮን ሽያጭ ትንሹ ከስንት እንደሚጀምር ለማወቅ ፈልጌ ነበር።
እሺ ትንሹ ከሀያ ሺህ ብር ነው የሚጀምረው እሺ፣ እስከ- እስከ ስንት?
እስከ ሁለት ሚሊዮን
እሺ፣ አለ።
ቀነ ገድ- ቀነ ገደቡ አልፏል?
ም- አራ አላለፈም። ሐምሌ አንድ ነው የሚጀምረው። ሐምሌ አንድ ላይ እንደውሎታለን።
እሺ።
እሺ ሞቱም አልበል።
አይ no እኔ information ለመጠየቅ ያህል
እሺ እሺ። ማስታወቂያውን ከምን